ሄሎ
አቤት ጥልኝ
እግዚአብሔር ሰላም ሜላት እባላለሁ ከዶክመንት ሪል ስቴት ነበር ምደውለው
እሺ እቴ
እ፣ ካስታወስክ አውርተን ነበረ
ምን አልሽኝ?
Hello?
የ- የባለፈው ጊዜ ደወልሽልኝ ነሽ?
አዎ ባለፈው ደውዬልህ ነበር እና ባለ ሁለት መኝታ ክፍል ብለህ ነበር
Okay። አይ ገና እኮ ready አይደለሁም እኔ አሁን በጣም ውድ ነው ለእኔ ገና ለአቅሜ እ፣ ኦኬ፣ አቅሜ ማለት በሚ- አቅሜ በሚፈቅድ ጊዜ ደውላለሁኝ እኔ ራሴ ያው ዋጋውን ኦኬ።
ለማወቅ ብዬ ነበር።
ያው ስለ አይቼዋለሁ፣ አሁን document ኡን የተላከውን አይቼዋለሁ።
Okay፣ እሺ፣ መልካም ቀን እሺ፣ አመሰግናለሁ።